ሄሎ ሄሎ ብራዘር እንዴት ነህ ብራዘር? ሄሎ አይሰማም ይሰማል። መንሽ ነው እንደዚህ እንትን በታይ ደወሉላት መሰላችሁ?
እ ሄሎ በዳታ ነው የምታወሩት? ምንድን ነው? በጣም ይራራል።
አይደለም እባክህ እንትኑ ነው ይሄ አዲስ ሲስተም አለ
አ
እሱ ዝገት ነው እባክህ
እሺ ስሚኝማ
እ
የማክስ እኮ order እስካሁን አልወጣም። driver ጋር ስንደውል driver እንዳለ mood እያዙቷል።
እስኪ ስልኩን ስልክ ንገረኝ እንጂ የኔ ስልክ ነው ዘጠኝ አርባ ዜሮ ስምንት ዘጠና ሁለት ዘጠና ሶስት
አርባ እ
እ ወይ ወይ ዜሮ ዘጠኝ አርባ ዜሮ ስምንት እ ቁጥርሽን እስኪ ንገረኝ ረሳሁት ዜሮ ስምንት
ዘጠና ሁለት ዘጠና ሶስት
ይሄ ባለፈው የነገርክኝ እ እንዳይሆን ብቻ driver ጋር የደወ- የጠየቅኝ
ማርሺ
የ- የትኛው ነው እሺ
ሽንኩርቱ
ሽንኩርት አ
ሁለት አይነት እኮ ነው ያለው ሽንኩርት አሁን
ማለት ስንት ኪሎ ሁለት አይነት ነው? ሁለት ሽንኩርት ነው ያለው ሁለቱ- ሁለቱም የኔ ነው።
አዎ ሁለቱ ነው ያለው መጣል አ ሁለቱም አልመጣም።
እና complaint ውስጥ አስገባለሁ በቃ ዛሬ ካልመጣ ነገ ይመጣልሃል
ዛሬ ካለፈ ነገር ዛሬ መውጣት አለበት። ትቀልጃለሽ እንዴ brother? ዛሬ ያው- በምን መንገድ መቅረት የለም እንዴ?
እን- ማን ነው ሰው driver assign የሚያደርገው?
እንትና ነዋ ሰ- ሰለሞንን ታውቋል
መች ስልክ ያነሳል? እስቲ በእናትህ ካነሳላችሁ ነገሩት እስቲ ስልክ ያነሳል እናንተ ኧረ አይነሳልንም የራሷን ደውዬ በ- ደውዬለት ዘጋብኝ ይኸውልህ ምን እንደሚደረግ ታውቃለህ አ አሁን ዛሬ አልመጣልኝም ብለህ ካስገባህ አ ነገ ነው የሚወጣልህ ትናንትና ብንነግራቸው ለእነማሪ አሪፍ ነበር እኔ አልገባሁም ትናንትና እል ዝም ብለሽ አስገቢውና ካመጡልኝ ደውዬ እነግርሻለሁ። ካላመጡልኝ ግን ነገ ያመጡታል።
ማስገባት ዝም ብለሽ አስገባለሁ ግን- ዝ- ዝም ብለሽ ግን ዛሬ ግን እንዳያወጡት ነው እናገራቸዋለሁ።
በቃ አስገባሻለሁ ሁለ- ሁለቱንም ሽንኩርታ
ሁለቱንም ከዛ የአዲሱም አለ በአዲሱ account ም አለ
በአዲስ ባለፈው የሱም አልመጣልህ አልመጣም እሱም ስንት ነው የሱስ ሽንኩርት ነው የሱ አ
ስልኩን ንገረኝ እሺ የሱስ
ዜሮ
ዜሮ ዘጠኝ ዜሮ እ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ ሰላሳ
ሰላሳ
ዘጠና አራት አስራ ስምንት
ምንድን ነው ያልመጣለት እሱ?
ሽንኩርቱ
ሽንኩርት በአስራ ዘጠኝ ታዘዘ በሀያ አምስት ትናንትና አሁን የታዘዘ ከዛ- አይደለም ከእናንተ ላይ ታዘ ትናንትና ማ ዛሬ ነው ገና የማውቀው አ፣ እሺ በ የለውም እኮ ሽንኩርት አንተ በቅርብ የታዘዘ
እሺ ስሚኝ በአስራ መልሼ ስድስት እደውልልሻለሁ እኮ ጠይቀው መልሼ የእሱን በዚህ ስልክ ጠይቀው ደውልሽ አዎ አዎ አየሽ